ጤና ይስጥልኝ።
ሌላው
ከሪስቴ ነው የምንደውለው ስለምኛችን እሺ
እሺ የላኩልን screenshot ደርሶት ባለሙያዎች እንዳስተካከሉት ነው ለእኛ የሚያሳየን።
እ እ እ screenshot ኡን ፎቶ አንስተው የላኩልን ጊዜ ባለሙያዎች አስተካክለውሎታል። የትዊክስ account ኦቱን check አድርገዋል።
አዎ
አልገባም አሁንም ድረስ።
ወዴትም አልገባም።
እሺ ደንበኛችን በእኛ በኩል እንደተስተካከለ ስለሆነ የሚያሳየን እስካሁን ሳይ- ሳይግባ ዘገየቦት ለትዊክስ support ኦች ነው ሪፖርት የሚያደርጉት።
እዛ እኮ አልገባም ጭራሽ።
አዎ በእኛ በኩል አሁን ወደዛ እንዲተላለፍ አድርገነዋል። ስለዚህ እነሱ ምናልባት approve ያላረጉት ነገር ካለ እኮ የሚያስተካክሉ እናንተ ያንን ማስተካከል አትችሉም እንዴ?
በእኛ በኩል ተስተካክሏል ደንበኛችን።
ኧረ በስመ አብ